Hello. Hello.
Hello.
Hello Hello Hello አይሰማህ?
ሰላም ይሰማል። አሁንሽ ይቆራረጣል። አሁን ይሰማል። ይኸውልሽ እንድታይልኝ ነው። ስድስት ነጥብ አንድ ኪሎ ሜትር ነው እንድታይልኝ ነው።
order number።
order number ኡን ልንገርሽ። በጣም በጣም ይስተካከል። ይኸውልሽ በጣም ማለት ነው ስድስት ነጥብ አንድ ኪሎ ሜትር ነው።
order number።
ልንገርሽ order number ኡ ሰባ አምስት
እም፣ ሰባ አምስት ሀያ አምስት ዜሮ ዜሮ
አምስት ዜሮ ዜሮ check አዎ አደርጋለሁ።
ከ- ከአሪፍ chicken ነው። ስድስት ነጥብ አንድ ኪሎ ሜትር ነው እና የተያዘው ግን በ- በትንሽ ነው። ይሁ በደንብ በደንብ በደንብ እሺ።